አድርገው ያው ቢሆንም ግን እሱን check አድርጉ። አሁን ግን ያው ሰርቅ ቶሎ ደግሞ ለነገር ልንገኛል።
Hello አቤት ሰላም ከ ChipChip ነበር የምደውልልዎት።
ሰላም
ሰላም ነው ደህና አለን። አ- አንዳንድ ጥያቄ ለመጠየቅ ነበረ።
እሺ ግን ትንሽ እንትን ላይ busy ነኝ አሁን ይቅርታ በጣም እ አሁን ስራ ላይ ነኝ ይቅርታ በጣም እሺ በኋላ ልደውልልዎት።
አዎ እሺ እሺ እሺ